ጤና ይስጥልኝ አርፌ ለዲስኒ በኩል ምንድር ነው? ጤና
ያ ነው ይሰማል ለመኛች
ሰማለን ይሰማኛል። አዎ እግዚአብሔር ይመስገን።
አሪፍ ቤት ታውቃለሽ?
አዎ አሪፍ ቢዎች ነን።
አሪፍ ቤት ዲቦርስ ላድርገ አራት መቶ
አራት መቶ ብር
አራት መቶ ሰማንያ ብር ታውቃለሽ? አራት እሺ ደንበኛችን አራት ቀን አራት ቀን ሞላው ታውቃለሽ?
እሺ አስመዝግበው ነበር።
አሁን አልመለስም ወላሂ አስቸገረኝ።
እሺ ደንበኛችን ከዚህ በፊት እንዳለ- እንዳመለከቱ ማየት ችያለሁ። ጉዳዩ ስለሚመለከተው አካል ተላልፎሎታል።
ሁሌ አ- አንቺም ደግሞ ስደውል ሁሌ እንደዚህ ትበላለሽ። እንትን አድርጊ።
በጣም ይቅርታ እንደዘገዩቦት ይገባኛል ደንበኛችን። ዛሬ እሺ ደግሞ ስለደወሉ ደግሜ ስሞትን አስተላልፍሎታለሁ።
አብዲ የሆነ ስም ደግሞ አብዲ አስል አብዲ ብራና
ይሰማል ደንበኛችን?
እሰማለ እሰማለ እሰማል sister እሺ ደግሜ ስሞትን አስተላልፋለሁ። ጉዳዩ ሲያልቅ ደውለን እናሳውቆታለን ደንበኛችን።
እሺ እሺ እሺ እሺ እናመሰግናለን ስለተረዱ። ሌላ የምረዱት ነገር አለ?
እሺ እሺ እሺ እሺ sister እሺ ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ብዙ ያስቀምጡ። መልካም ምሽት።
እሺ እሺ